hello ጤና ይስጥልን ደንበኛችን ከቪዛ ኢትዮጵያ ነው የምንደውለው። አሁን ደውለውልን ነበረ።
አዎ እሺ promoter ኦት ከጎበኙት ስንት ጊዜ ይሆናል?
በፍጹም ለመጨረሻ ጊዜ አልመጣም። እ፣ ከ- የተቀየ- አሁን የተቀየረው እንደውም አልመጣም። አላውቀውም ራሱ physically ራሱ ስንት ጊዜ ይሆናል ከተቀየረ?
ከተቀየረ at least አንድ አስራ አምስት ቀን ወይም or- እንደዛ አካባቢ አንድ ወር አካባቢ አንድ ወር አካባቢ ይሆናል።
አዎ እሷ በሰጠችኝ information ማለት ነው ተቀይር ያለውን ያለችኝ ቤቲ የምትባል ስለዚህ አዎ።
የሌላ promoter ስልክ ከተሰጦት አንድ ወር ይሆነዋል፣ ግን መቶ ጎብኝቶ yeah።
አያውቅም አይደለ?
yeah yeah እሺ፣ እሺ እናመሰግናለን።
እሺ thank you